hello ጤና ይስጥልኝ። ታሪፌ ነበር የምደውልዎት።
እሺ እሺ ደመወዛችን እያ- አሁን እያወራሁት ነበረ አ እየነገሩኝ ነበር ስንት ብር እንዳሉኝ።
ወደ ማለት በተለያየ ነው። መጀመሪያ አምስት መቶ ብር ነው የላኩት። ከዛ ደግሞ እሺ።
መቶ ከዛ ሶስት መቶ ይሁን እንደዛ ነው መሰለኝ።
አዎ በትክክል ምን ያህል እንደሆነ ማወቅ ስላለብን ነው። ደመወዝ
እኮ እኔ በቃ እንደዛ ነው የ- የላኩት።
ከሲቢ ብር ኤክስፔንሲቭ ስክሪንሹት ያደረኩትን ደርሶታል።
ስክሪንሹት ያደረኩትን ላክልሽ።
እህ። ልከውልናል ወይ ይላ- ይልኩልናል?
ልላክልሽ
እሺ ይላኩልን።
ይላክልሽ።
ደመወዝ ቁጥር ልንገሩትና ቁጥር ይላኩልን።
በአሪፍ ቤህ ላይ ነው።
አዎ ድንገር አዎ ያውቁታል ስልክ ቁጥሩ
መሰለኝ በቀደም ሴቭ ያደረኩት መሰለኝ። ሄሎ